hello
hello አቤት hello hello።
አይስ- አይሰማም?
ይሰማኛል። አሁን እንዴት ነሽ?
እግዚአብሔር ይመስገን።
እንትን ነበረ order አድርጌ ትናንትና እሺ አራት order ነበረኝና እሺ አንዱ ብቻ ነው የተላከልኝ። ያነኛው receive ላይም አያሳየኝም system ኡ ላይ እንትን app ኡ ላይ እስኪ accept ስላልተባለ ይሆናል። ከ- ካልተባለ ለነገ ስለሚመጣ ነው። ስልክዎትን ይንገሩኝ፣ check ላድርግልዎት።
ይሄ የደወልኩበት ይታይሻል ወይስ ልንገርሽ?
እስኪ ይንገሩኝ።
ዘጠኝ ሀያ ዘጠኝ እሺ
ዘጠና እሺ ሀያ ሁለት አስራ ዘጠኝ
ምን ነበር የመጣልዎት?
አሁን አቮካዶ ነው ይዞ የመጣ order ኡ የላክልኝ አቮካዶ ብቻ ነው።
አቮካዶ ብቻ ነው።
አዎ
አዎ ፓፓዬ፣ እ፣ ቲማቲሙ ምናምን accept ስላልተባለ ነው። ዛሬ ነው ማታ ላይ accept ተብሎ ለነገ ነው የሚመጣልዎት።
ጥሩ በቃ እሺ። አይ እኔ system እንትን ለ app ኡ ላይ ስላላሳየኝ ነው። እሺ ደውል- አዎ አዎ፣ accept ካልተባለ አያሳየዎትም። ለዛ ነው።
እሺ አመሰግናለሁ።
እሺ